ጤና ይስጥልኝ። ሄሎ ቪዛ ሚልኪ ነኝ። እባክዎ ምን አይነት የጉዞ መረጃ እንስጥዎት።
ጤና ይስጥልኝ። እንዴት ናቸው?
እግዚአብሔር ይመስገን።
አለን እንትን መረጃ የፈለኩት እሺ የፖሊስ አሻራ እ፣ እንትን ለመውሰድ
እ፣ ምን ለመውሰድ ምን ለመውሰድ የፖሊስ አሻራ የፖሊስ አሻራ
እ፣ እንትን ያስፈልጋል። እንደ ደብዳቤ ግዴታ ነው። የእንትኑ
ኦኬ የሚል
ለምን ነበር የፖሊስ የፖሊስ ወረቀት ነው ነጻ መሆኑ